Limpieza vas con Blue Dog.
Wacht, mee.
ሄሎ Had አቤት፣ ሰማሁታል።
ነበር ምን አሉኝ? ቅርታ።
በበረራ መረጃ ፈልጌ እሺ፣ እሺ፣ ምን ልርዳው?
እባክሽን የዱባይ እ፣ ትኬት እ፣ ስንት እንደሆነ ትነግሪኛለሽ?
ለመቼ?
ኔክስት ዊክ ኔክስት ዊክ መቼ ይሁን?
ሰኞ ሰኞ። እሺ፣ ለደርሶ መልስ ነው ወይስ መሄጃ ብቻ?
መሄጃ ብቻ።
እሺ፣ ትንሽ ላስጠብቆት መስመር ላይ ያልኩት።
ምንም ችግር የለም። እሺ ታው ጀሚላ ምግብ ደረሰ? እንጀራ ላምጣ። ጀሚላ ምግብ ደረሰ? ቡና ቡናዋን ታስተካከል። አሟታል። አሜን ተዋት። ስልክዬው ሰክችላለሁ
hello፣ ወይ እናት ይቅርታ፣ በጣም የሚመርጡት አየር መንገድ አለ ወይስ በኢትዮጵያ አየር መንገድ ነው?
እ፣ ኢትዮጵያ ኢትዮጵያ አየር መንገድ ኢትዮጵያ አየር መንገድ። እሺ። ለ June ሶስት ነው ማለት ነው አይደለ? ሰኞ።
አዎ እሺ፣ ስንት ሰዓት ላይ ይሆንልዎት?
ስንት ሰዓት ስንት ሰዓት አለ?
ጠዋት አራት ተኩል የሚነሳ አለ።
እሺ ማታ ደግሞ እንዲሁ ሶስት ሰዓት ከአርባ አምስት እና አራት ሰዓት ከሀምሳ የሚነሳም አለ።
የጠዋት የጠዋቱ አራት ሰዓት ተኩል hello ወይዬ አመሰግናለሁ በጣም መስመር ላይ ስለጠበቁኝ። እ፣ ለሰኞ June ሶስት ከአዲስ አበባ ወደ ዱባይ አራት አዎ።
ሰዓት ተኩል ከኢትዮጵያ ተነስቶ ዘጠኝ ሰ- ዘጠኝ ሰዓት ከአርባ አምስት እ፣ ዱባይ የሚደርስ አዎ።
ዋጋ ሀያ ሰባት ሺህ አንድ መቶ ሀምሳ ሶስት ብር
መሄጃ ብቻ መሄጃ ብቻ one way
ሀያ ሰባት ሺህ አንድ መቶ ሀምሳ ኢትዮጵያ ብር።
እሺ አመሰግናለሁ።
ሌላ ምረዳዎት ነገር ይኖራል?
ሌላ የምትሰጡት in- information ስለምንድን ነው?
ሙሉ የ flight በረራዎች cancel ማድረግ book ማድረግ እንዲሁም እንዲሁ ደግሞ special እ፣ request ኦች ካሉ እነሱንም እንዲሁ handle እናደርጋለን።
እሺ፣ በጣም አመሰግናለሁ። thank you so much መልካም ቀን። መልካም ቀን። ስለደወልን አመሰግናለን።